Tüm sütun.
እግዚአብሔር ይመስገን። ከዚህ- ከስችት ነበር የምደውለው። ችሎት ነበረ። አውጥራት ስላለ ነው ዛሬ አይመጣም።
ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምደውልሎት።
እሺ፣ ኦርደር ነበሩት አይደል ዛሬ የሚመጣው?
አዎ፣ እሺ ሽንኩርት warehouse እጥረት ስላጋጠመ ለነገ ልንልክሎት ነበር።
ሁሉንም አንድ ላይ ነገ ትልኩልኛላችሁ?
ሌሎቹ ወጥተዋል። ሽንኩርት ብቻ ነበር ያልወጣው።
እሺ፣ ችግር የለውም።
እሺ የት ነበር location ኑ?
እ፣ ሽሮ ሜዳ ወለጋ ሰፈር።
ሽሮ ሜዳ።
አዎ፣ እሺ ይቅርታ፣ በጣም ነገ እንልካለን።
ችግር የለውም። እሺ፣ እሺ መልካም።
እሺ። እ፣ እስካሁን ግን እነዛ አልመጡም።
እ፣ ያው ሲደርሱ ይደውላሉ driver ኦች። ካልመጡ ግን ያሳውቁን። ግን ወጥቷል። ሌሎቹ በ- በየትኛው ላሳውቅ? አ- አልቋል፣ አሁን አልቋል።
በደወልኩላችሁ።
እሺ፣ እሺ፣ እሺ እሺ መልካም።
አሜን ለውላችሁ።
እሺ